ይግለጽልን ጉዳይ ሀና እባላለሁ። ባኮ ምን ልርዳው? hello ጤና ይስጥልን ጉዳይ
ሄሎ
ጉዳዩን የደወሉት ምን ልርዳው?
verify ለማድረግ ፈልጌ ነበር።
በዚህ ቁጥር ነው የተመዘገቡት?
አዎ፣
እሺ አንድ ጊዜ መስመር ላይ ጠብቁኝ።
እሺ።
መልካሙ ቡንዳሶ ነው አይደለ?
አዎ፣ አ፣ አርባ ምንጭ አካባቢ ነው እንደ የሚኖሩት መልካሙ?
አዎ፣ አርባ ምንጭ ነኝ። አዎ።
እም፣ አዎ እንዴት መሰሎት የእኛ መተግበሪያ አሁን ላይ እየሰራ ያለው አዲስ አበባ ውስጥ ብቻ ነው። የስራ ጥሪም okay።
የሚኖረው አዲስ አበባ ውስጥ ነው እና እርስዎ ወደ አዲስ አበባ መምጣት የሚችሉበት አጋጣሚ ካገኙ ወይም ደግሞ እኛ አ፣ አ፣ ወደዛ አካባቢ ስራ በምንጀምር ጊዜ መመዝገብ ይችላሉ።
okay፣ ወደዛ ልመጣ እችላለሁ።
እሺ፣ ስለ- ስለዚህ በሚመጡ ጊዜ ደውለው ያሳውቁንና እንመዘግቦታለን።
እሺ፣ ችግር የለውም።
እሺ፣ መልካም ቀን ይሁንልዎት።
እሺ፣ እናመሰግናለን።